ሄሎ ጤና ይስጥልኝ ዶንኪ ቲዩብ
ሰላም ናችሁ?
እግዚአብሔር ይመስገን።
በኦንላይን ለመመዝገብ ተመዝግቤ ለመማር ተመዝግቤ ነበር።
እሺ ሶስት ሰዓት ላይ ግን ኢንተርኔቱን access ማድረግ የምችል አይመስለኝም። ማታ ላይ ማለት ነው ዛሬ።
Okay ቪዲዮ ከሆነ text ይላክልዎታል
አ እና በሱ በሀያ አራት ሰዓት ውስጥ ይቆያል። access ኡን ግን ያደርጉት።
Okay የተላከውን link ልጫንና ልግባ።
አ
እሱ እሱ ጋር post ይደረጋል ማለት ነው ትምህርቱ።
አ
Okay መልካም። እሺ እሺ ስለደወልን ላይ አመሰግናለሁ።
የምከታተለው ስለመሰለኝ ነው።
እሺ እሺ
እሺ መልካም ቆይታ።
እሺ